ጤና ይስጥልኝ አንሲት ብሔራዊ ሄሎ ኦ ሄሎ ሄሎ ኦ ኦ nagama ሄሎ
ሄሎ ኦ አጋማ
ምን ነበር አንተ ነው እኮ የደወልከው
እ
ምን ልርዳህ
ሲቪ ከናቱ ብሪን የላኩት የጋምሲዜ
እ
ሲቪ ከናቱ ብሪን የላኩት የጋምሲዜ
ይሄ የሆስፒታል ስልክ ነው
ይሄንን ስልክ የሆስፒታል ስልክ ነው ቴሌ አይደለም